እዚህ ጋር እዚህ አይደለም እሱ ሰላም ጤና ይስጥልኝ። በስልክ የድሮ ወርግቺ ብር አልገባኝም። አዎ በዚህ ስልክ ነው።
ዜሮ ዘጠኝ ሰባ ሰባት ሰባ ሰባት
እሺ ዘጠና አምስት እ ሰማንያ ስምንት ሀምሳ አንድ እ ሰማንያ ስምንት ሀምሳ አንድ
ስንት ብር
አንዴ ሁለት ሺህ እ አንዴ አንድ ሺህ ሺህ አም- ሺህ- አንዴ ሺህ አምስት አንዴ ሁለት ሺህ አንዴ አንድ ሺህ አንድ አንድ ሺህ ሁለቴ ነው እንጂ እሺ አሁን approve አድርጊያለሁ። አሁን ገብቷል። እሺ check አድርግ።
ስንት ብር ነው?
አንድ ሺህ እና አንድ ሺህ አምስት መቶ
እንደዛ ብቻ ነው። እሺ አዎ፣ ስለደወልክ እናመሰግናለን። መልካም ቀን፣ መልካም ምሽት።